ጤና ይስጥልኝ አለቢዛ ጸጊት ነው የዋኩ ምን አይነት የጉዞ መረጃ ልስጦ?
Hello ጤና ይስጥልን DV ልሞላ ፈልጌ ነው።
አብሮ ይስጥልኝ ምን አሉኝ?
DV ልሞላ ፈልጌ ነው።
DV
አ
እ፣ ደንበኛችን የ DV አሁን ሰዓቱ አልፈዋል። የቀጣይ ሲመጣ ነው መሙላት የሚችሉት።
አለፈ እንዴ ሰዓቱ?
አዎ የዘንድሮ አልቋል። እ፣ ቀጣይ ሲመጣ ነው መሙላት የሚችሉት።
ይቅርታ ያላለፈ መስሎኝ ነው።
ችግር ያለውም ሌላ ጥያቄ ያለሁት?
ሌላ ጥያቄ የለኝም።
እሺ የለቪዛን ስልክ ደውል እናመሰግናለን። መልካም ቀን